hello
አቤት
hello፣ ጤና ይስጥልኝ።
እግዚአብሔር ይመስገን ሰላም ናችሁ?
እግዚአብሔር ይመስገን። ምን ልታዘዝ?
እ፣ ይሄ ቴሌዊን እንዴት ነው መጫወት የምችለው ብዬ ነው እኮ።
እሺ፣ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውላሉ መጀመሪያ።
እሺ ከዛ ሰባ ቁጥር ይጫኑና አማርኛ ያደርጋሉ።
okay
ከዛ ሶስት ቁጥር ላይ ለመጫወት የሚል ይመጣል።
okay ጥያቄና መልስና እድሎን ይሞክሩ የሚል ይመጣል።
okay
ከዛ ሶ- ሁለት ቁጥር ላይ coin ይገዙና ጥያቄ- ጥያቄና መልስ ይመልሳሉ። አንድ ቁጥር ላይ ሲመዘገቡ ደግሞ እንትን ያደርጋሉ፣ የእድሎትን ይሞክራሉ በትኬት
አሀ okay ጥያቄና መልሱን እንትን እያልኩ ካልኩኝ በኋላ ማለት ነው።
አ
okay እሺ ይሞክሩትና እምቢ ካሉት መልሰው ይደውሉ።
መጀ- መጀመሪያ ድሎ ሊሞክሩ ነው አይደለ? ከዛ አዎ።
ጥያቄና መልስ።
አ
እሺ እሺ እሺ አመሰግናለሁ።
እሺ